ሄሎ
አቤት አቤት።
Best Bet ነው አ እንትን የምትጫወት ይሄኛው postponed ሆኗል። እሺ ያልተጫወተም ተላልፏል ጨዋታ።
አ ስለዚህ አ- ሀያ አራት ሰዓት መጠበቅ ነው።
ሀያ አራት ሰዓት አዎ ከዛ ትኬቱ ይስተካከላል። አሁን ነው፣ ከ- ትናንትና ዘጠኝ ሰዓት አይደል የነበረው ጨዋታ?
አ አ ስለዚህ ዛሬ እስከ ዘጠኝ ሰዓት ጠብቅና ሀያ አራት ሰዓት አ ሲሞላ ይስተካከላል።
ይስተካከላል። አ postponed ሆነዋል።
አዎ void ይደረጋል፣ ይሰረዛል ጨዋታ ማለት ነው።
እሺ እሺ thank you እናመሰግናለን።
ችግር የለውም። እሺ።